Hello ጤና ይስጥልኝ። ቺፕ
እንትን ድር እንትን ነበረን አባ ምን?
order ነበረን ሁለቱ ያዘዝነው።
እሺ ትላንትናም አልመጣም። ትላንትና ደውዬ መኪና ስለሌለ ነው ምናምን አሉኝ። ነገ ይመጣል ብለው ነበር። እስካሁንም አልደወሉልንም።
Okay ፈዩ ወደ አራብሳ ነው አይደል?
አዎ አ ትንሽ ራቅ ስለሚል ነው የቆዩት። ይመጣሉ። ወጥቷል ዛሬ product ኦች።
ዛሬ ወጥቷል፣ ትላንትም ወጥቷል ብለውኝ ነበረ። ግን ምንም የደረሰ ነገር አይ አልነበረ።
ዛሬ ወጥቷል። ይኸው የወጣውን ልንገሩት። ድንች አራት ኪሎ፣ እ።
ሽንኩርት አምስት ድንች ቲማቲም አራት ኪሎ አምስት ኪሎ አራት ኪሎ ነው የሚለው እዚህ ጋር።
አራት ኪሎ እሺ። እ፣ አዎ እ፣ ሽንኩርት አምስት ቲማቲም አምስት እና wipes አለው።
እንትንስ መኮረኒ መኮረኒ አልወጣም።
የለም አ product እጥረት ስላለ ነው መሰለኝ። እሱን ወይ እንጠብቅና ወይ refund እናደርግልዎታለን። accept አልተደረገም order ኡ፣ ለዛ ነው አዎ አዎ እሺ ዛሬ እናይና ካልሆነ refund እናደርግልዎታለን። ከገባ ግን ነገ እናስልክልዎታለን። በጣም ይቅርታ።
እሺ አባ።
እሺ እሺ ሰላሙን እሺ እሺ